ሄሎ
ሄሎ ሄሎ
ጤና ይስጥልኝ ጤና ይስጥልኝ።
አለሁልሽ። ሀሩን ነው?
ሀሩን አይደለም፣ ስቲ ቴክኖሎጂ ነው ማየ።
ሀሩን ስልካቸው በምንድን ነው የማገኘው ታዲያ?
እንጃ አላውቅም የሀሩንን።
እሺ እሺ ቆይ።
እሺ ደብተሩ ላይ ደብተር ላይ ካለ ደብተር ላይ check አድርጊ ስልካቸው።
እሺ የእኔ መልካም።
እሺ እና ደግሞ receipt አላቸው ደረሰኝ ወይ ስታሳድሽ service ምናምን ስትከፍይ
አዎ አዎ አዎ፣ አዎ።
እሱ እሱ ላይ check እዛ አድርጊ።
ላይ አዎ እሺ እሺ የእኔ መልካም እሺ።
እሺ